hello
ወይ ሰላም ነው።
እግዚአብሔር ይመስገን።
ትናንትና form ሞልቼ ነበር ኦንላይን እና ሁለት ሰው ብዬ
እሺ ሰው ትኬቱን አሁን መጥቶ መቁረጥ ይቻላል? አ?
የስምንት ሰዓቱ ነው።
አዎ
እሺ ቶሎ ይምጡ ግን አባቴ።
okay። ወይም ከ- በኦንላይን የሚቻል ከሆነ አሁን ልላክ ልቁረጥ።
አይ ያንቺን አካውንትን ብዬ ካሽ ነው ላኪልኝ የምንቀበለው።
እ እ cash ነው የምን- cash ነው የምንቀበለው።
ሰው እንደዛ ከሆነ እሺ፣ ያው እየመጣው ነው።
እሺ እሺ እሺ እሺ። ማን ልበል ስምሽን?
ሰሎሜ hello እ ሰሎሜ እሺ እሺ እሺ